ሰላሳ ስምንት ነው መቶ አራት መቶ ሰላሳ ስምንት መቶ አርባ ሁለት ማለት ነው።
hello
ወይ መልሼ ደወልኩልዎት።
እሺ እሺ እ የድንቹም ሁለት ኪሎ ነው order ያደረገው ሰላሳ ስምንት ብር ማለት ነው።
እሺ ከዛኛው ጋር ሲደመር መቶ አርባ ሁለት ብር
እሺ። ስለዚህ ይልካለው መለኪን ላንቺ የሚያደርስ
እ አይ ችግር የለውም ለእሱ ይላኩለት እ እንትን ይደርሳል። text ስለሚደርስ የለውም። እሺ እሺ እና መልካም